ሄሎ ሄሎ ወይስ አብሊ ወይ እንዴት ነሽ?
አለ እግዚአብሔር ይመስገን ሰላም ነው።
አለሁልሽ። ስሚኝማ የጂጋም እንደዛ ይሁን እንዴ?
አዎ ይሄ- እዚህ ጋር ተመሳሳይ ነው።
አራት ይሁን ይሄ አራት አዎ ይሁን።
አራት እሺ።
አዎ፣ ምንድን ነው አዎ።
ሳሪያ አትደውይም ነበረ?
ደውዬ እኮ ብሩኬ ግን እ፣ ዝግ ነው?
ብዙ ሰው ስለሚያነሳው ምንም መግባባት አልቻለም።
okay። አዎ እያየሁት እኮ ነው።
አዎ አዎ በቃ አታልቅሽ፣ ችግር የለውም። እሺ።
እሺ fix አድርጉልኝ በቃ። ትናንትና ጀምሬ ስለነበረ ተናድጄ ነው ትንሽ።
አሬ ብር ባልቅሰሻል ማለት ነው። በቃ አዎ፣ አዎ።
እሺ ቻው።
እሺ ብሩኬ እሺ